ጤና ይስጥልኝ።
እ ከአርፍዴ ነው የምደውልልዎት። ደንበኛችን ትላንትና ደውለውልን ነበር። የሚፈልጉትን አገልግሎት እንዳገኙ ለመጠየቅ ነበር። ጤና ይስጥልኝ። ይሰሙታል ደንበኛችን?
አፋን ኦሮሞ አፈይ ካቦምቤይ ነው ማለት
እሺ ደንበኛችን አሁን ኦሮምኛ የሚናገር ሰው የለም። መልሰን እንደውሎታለን።
አፋን ኦሮሞ አፋን ኦሮሞ
እሺ መልሰን እንደውሎታለን ደንበኛችን